ነይ ነይ ማርያም ወላዲት አምላክ የጻድቃን እመቤት የመላእክት እህት ነይ ነይ ማርያም ወላዲት አምላክ የጻድቃን እመቤት የመላእክት እህት ሁላችሁ ወመኗት ከልብ አማላጅ ናትና በእውነት እናመስግናት እናወድሳት። አማላጅ ኪዳነ ምሕረት ሁላችሁ ወመኗት ከልብ አማላጅ ናትና በእውነት እናመስግናት እናወድሳት። አማላጅ ኪዳነ ምሕረት